ጤና ይስጥልኝ ባባ።
ሰላም ነው
እግዚአብሔር ይመስገን አባት።
አለን ፋይፌላ አለች እንዴ?
ታይቴል ሁለት እንጂ
እ እ ሁለት ሺህ አራት
አዎ ያለጠፍ አለን እ እ ያለጠፈውን አለች አይ ለጥፏል። 89 ሺህ ነው ያየሁት ምሳሌ
ያለጠፈን ያለን ሁለት ሺህ አራት ታይቴል
እ እንዴት ነው ገበያው? ስንት ነው የሚባለው?
ሶስት ነጥብ ስምንት እ
ሶስት ነጥብ ስምንት 3.8 አዎ ድርድር ይኖረናል።
እሺ እንትንስ ያለጠፈ ያየነው ነበረ ሁለት ሺህ ሁለት አለን ደቡብ ታርጋ አንድ ነጥብ አምስት
ደቡብ ታርጋ አዎ እ
አንድ ነጥብ አምስት
እንትን ነበረ ቅያሪ ነበረ እኔ የፈለኩት
ምን ለምን እ ዶልፊን ሚኒ እሺ እሺ ዶልፊን አለች አ two L T ሞተር ማለት ነው።
እሺ
እ ቅያሪ ነበረ በ five L ም ይሁን በብቻ ከኔ በተሻለ ነገር ነበረ ያሰብኩት ማለት ነው።
ይዘውልን ይምጡና እንየዋ
እ እ ይዘውልን ይምጡና እንየዋ
እሺ ፓስተር አደባባይ ነው I think አዎ ፓስተር branch ኣችን መምጣት ይችላሉ።
የት ነው የእናንተ ሄዳችሁ አንቺ ያለሽበት ፓስተር ፓስተር አደባባይ ፊት ለፊት ፊት ለፊት አዎ እሺ
ምን እንዳሰብኩት ታውቃለህ? እሺ እሺ